ያማቸዋል እንዴ? ዘረኛ አምባገነን በእብሪት አባብጦ መፈንጃው ሲዳረስ አካባቢው ያለው ሁሉም ቢጎነበስ ጨፍጭፍ ነው ጥረግ ነው በቃኝ አይልም መለስ። እናም እንዲህ ይላል፣ ውርደት ያስታጥቃል፣ ሀፍረት ያስለብሳል። ያማቸዋል እንዴ? ዋናው ባላንጣዬ ደሞም ለበርጩማ እያለ ይቧርቃል። ጉርብትና ወዳጂው ልቀመጥ ነው ብሎ ጩቤ ጮቤውን ይረግጣል። ዝግጅት ጀምሯል። ወዲያ ያለው ደግሞ የቀድሞ ወዳጄ መደገፊያ እጄ ኃይሉን አስጠብጥቦ መድረኩን አጣቦ በሩ እስከሚከፈት ቆሟል አኮብኩቦ። የደከሙ ይመስል በእኔው ምርጫ ድግስ ምንድን ነው መራኮት ሁሉ ትርምስ? እንዲሁ በቀላል መች ሆነ በምርጫ በርጩማ አግዳሚ መደብ መቀመጫ ያማችኋል እንዴ? የተከልነው ድንኳን እንዳይሆን ጨለማ ይዛችሁ ለመቆም ፋኖስ ወይም ሻማ መብረቅ እንዳይመታው ዶፍ እንዳያፈርሰው እንዳትሆኑ እንድትሆኑ ካስማ እንግዳ ሲመጣ መሸኘት መቀበል ምዕራቡ እንዳማን ወሬ መከላከል ካልሆነ በስተቀር የእናንተ መንጋጋት አስባችሁ ከሆነ ስልጣን ለመጋራት ነፍጥ አለ በእጃችሁ ምላጭ የሚያደማ ሞራ የጠጣ ዱላ የሚያስደነግጠኝ የሽንኩርት መክተፊያ የማዕድ ቤት ቢላ ቢቻል የሚጥለኝ ወይ የሚያንበረክክ ካልሆንም በጋራ የሚያኖርም በልክ እንደኔ ባይበዛም በጣም የረቀቀ ፈርጠም ያለ ጉልበት ወኔ የታጠቀ ይዛችኋል እንዴ ማስፈራሪያ ጓንዴ የምዕራቡ ቂጥኝ የፋሽስቱ ውርዴ ወንበር ማስረከብ መች ዛለና ክንዴ አበዳችሁ መሰል ያማችኋል እንዴ ያማችኋል እንዴ አመሰግናለሁ